ጤና ይስጥልኝ ከየት call center ነው የተረዳሁት?
በረራ ነበርና አሁን አስቸኳይ
ምን አሉኝ?
ለዛሬ ለዛሬ በረራ ወደ አክሱም
እሺ ልሂድልዎት ከአዲስ አበባ ወደ አክሱም
አዎ አዎ
አንድ ሰው ነው?
አዎ አንድ ሰው ነው እሺ
አለ እሺ እያየሁሎት ነው አንዴ እሺ ዛሬ ላይ ከአዲስ አበባ ወደ አክሱም ምንም አይነት በረራ የለም ሞልቷል
ሞልቷል እሺ አዎ ነገ አለ አንድ flight አለ
በቃ ነገ ስንት ሰዓት ነው ከጠዋቱ ሁለት ሰዓት ከሀያ ግን business class ነው ሀያ አራት ሺ no ሀያ አምስት ሺ አንድ መቶ አርባ
በረራ ለአንድ ለአንድ ሰው።
ደርሶ መልስ ነው ወይስ አይ መሄጃ ብቻ ነው ግን ቢዝነስ ክላስ ነው
ቢዝነስ ክላስ ነው አዎ።
okay። ሁለት ከሀያ ነው አ?
አዎ
እሺ okay በቃ እሺ ሌላም ልርዳዎት አለ
ያለ ታንክስ አመሰግናለሁ መልካም